ሄሎ ሄሎ
ምስጌ የለም እንዴ? የምስጌ ስልክ አይደለ ምስጌ የለም? ሄሎ ሄሎ
ሄሎ
ሄሎ አቤት
አይ እ ምን ትፈልጋለህ?
እ ምን ትፈልጋለህ?
ስልክ
ምን ትፈልጋለህ?
እ
አልሰማም እ
አልሰማም ምንድን ነው የምትይው?
እንዴ ነው የምትፈልገው?
ሄሎ አይሰማም
ምንድን ነው የምትፈልጊው? ምንድን ነው የምትፈልጊው?
ምኑ
ምንድን ነው የምትፈልጊው?
ተደውሎልሽ ነው
አይ አንቺን የምትደውልሽ እኮ ከሸዋ ሮቢት ማረሚያ ቤት ነው። ማን ነው ዘመድሽ?
አይ አይ ይስሀል ማለት ነው። ይስሀል እ ይስሀል ይስሀል ይስሃል ይስሃል አዎ የሚባል አለ?
ይስሀል ማለት ይስሃሉ ይስሀል አዎ ይስሃል እም።
በቃ ጠዋት ነው ገብተዋል። እሺ እሺ አየሁ thank you በጣም አይ፣ እሺ።
አመሰግናለሁ አይቸግርም።
አይ